ጤና ይስጥልኝ። በሽት bet ቤቲ ነው የምንረዳው።
ትናንትና አንድ አግኝቻለሁ፣ ግን ቀይ ቀይ ሆነብኝ።
እስኪ cashier code ንገረኝ።
እ?
cashier code ንገረኝ።
cashier code ኡን እም፣
ቆይ ልየው እሺ፣ ይኸው።
F
F ስምንት
cashier code የሚል የለም እታች መጨረሻ ላይ
ID ውን ነው የነገርኩሽ።
አሁን ID ነው የነገርከኝ። ከስር ግን መጨረሻ አካባቢ ላይ cashier code የሚል አለ።
እሺ ቆይ ያለው ገብቼበት እሺ እሺ